ጤና ይስጥ
ሄሎ ሄሎ ሄሎ
ህጻን ልጅ ለመጠቆም ነበር። ሄሎ ሰላም ጤና ይስጥ ዶንኪቲዩብ
የእሸቱ እንትን አይደል?
አዎ ዶንኪቲዩብ ነው። ልክ ነዎት።
እና ህጻን ልጅ ለመጠቆም ነበር።
እሺ የህፃኑ እድሜ ስንት ነው?
የህፃኑ አምስት
እሺ ይቻላል።
እና ቪዲዮ ምናምን እዚህ ዋይፋይ አይሰራም ጎንደር ስለሆነ ችግር የለውም። መረጃ ብቻ ነው የምትነግረኝ። ችግር የለውም። የህፃኑ ስም ማን ይባላል?
የህፃኗ ነቢያ ዳንኤል ሄሎ እሺ እየጻፍኩ ነው። የቤተሰቧ ስልክ ይኖራል?
የቤተሰቦች እናትቷ አለ እሺ የእናቷን ስልክ ስጠኝ።
ዜሮ ዘጠኝ
ዜሮ ዘጠኝ ሀያ አምስት ሀያ አምስት ዘጠና ዘጠኝ ዘጠና ዘጠኝ ሰባ አምስት
ሰባ አምስት ሰባ ሰባት
እሺ አድራሻ ጎንደር አይደል ያለው?
ጎ- አ ጎንደር።
እሺ የእርስዎን ስም ማን ይባላል?
እኔ ዳንኤል
ል- ልጅዎት ነች?
አ ልጄ ናት።
ዳንኤል ማን?
ጌቱ ጌቱ
አ ጌቱ
ጌጡ። እሺ ስልክ ልውሰድ? አቶ ዳንኤል ዜሮ ዘጠኝ
ሰላሳ ዘጠኝ ሰላሳ ዘጠኝ ይባት ስልሳ ሁለት ስልሳ ሁለት ሰባ አምስት ሰላሳ ሰባ አምስት ሰላሳ ስለ ደወሉ እናመሰግናለን። መልካም ቀን።
እሺ
እሺ